hello ጤና ይስጥልን። ዋሽንግተን ዲሲ ስናሞክር ጤና ይስጥልን።
አቤ
CT scan ለመነሳት ፈልገን ነበረ እና ዋጋ ለማወቅ ፈልገን ነበረ።
scan የታዘዘላችሁ
የሆድ አካባቢ ነገር ነው፣ ወደ ሳምባው አካባቢ ምንድን ነው? chest ነው። ሆድ ከሆነ ደግሞ abdomen ነው። ምንድን ነው የተጻፈው?
ምን አልሽኝ?
የተጻፈው ማዘዣው ላይ ምንድን ነው? chest ነው። abdomen ነው። ምንድን ነው?
ቸስ መሰለኝ።
chest CT scan ነው።
አዎ ሺህ ስልሳ ብር ነው። without contrast ከሆነ
እሺ። የት ነው አካባቢው?
ልንገርሽ ቆይ አንዴ ዋጋውን።
እሺ እኔና with contrast ከሆነ ደግሞ ሰባት ሺህ ዘጠኝ መቶ ስልሳ ብር
እሺ without ከሆነ ደግሞ ሶስት ሺህ
እሺ። ቦታው የት አካባቢ ነው?
ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት
ዛሬም ነገም ትሰራላችሁ? እሺ። እናመሰግናለን።